ጤና ይስጥልን ልጅ ኢትዮጵያ በተሳሩ ነኝ ባቶ መለታው ሄሎ ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልኝ መለታው ኦክስጅን ተመዝግበን ነበረ ዘግይቶብን።
አሁን በደወሉበት ስልክ ነበር ያስመዘገቡት?
እ እ
አሁን በደወሉበት ስልክ ነበር ያስመዘገቡት?
አዎ። አይ በዚህ ስልክ አይደለም።
እሺ የትኬት ቁጥር ተሰጥቶታል? ተመኛችሁ ትኬት ቁጥር 7916
ስንት አሉኝ?
7916 እንትኑን ቁጥር አይደል? የካርድ ቁጥሩን ነው።
አይደለም ለጋዝ ሲመዘገቡ ቁጥር አልተሰጡትም? የትኬት ቁጥር
እ፣ እሱን አላወኩም። ሌላ ሰው ነበር የተመዘገበው የደወለው ማለት ነው።
እሺ ወይ ያስመዘገቡበትን ስልክ ቁጥር ይንገሩኝና ልፈልግሎት።
እሺ መልሼ ልደውል። እሺ እሺ